ጤና ይስጥልኝ ከስፖርት በአኮም ልርዳዎት?
አብሮ ስትልን እንዴት ነሽ?
እግዚአብሔር ይመስገን ምን ልርዳዎት?
ትላንት ያው ብሬ እንዳልተመለሰልኝ አውርቼሽ ነበር። still አልተመለሰም። ምንም ምላሽም አልሰጠሽኝም።
ትናንትና እኔ ላኩት ቴሌግራም ላይ አ ትላንት screenshot አድርጌ ልኬልሽ ነበር። ከዛ ማን ነው በኋላ ስሙ?
በቴሌግራም አክሊሉ ዮሐንስ ይባላል። በጣም አስተጓጎለኝ።
ተመልሷል እኮ ተብሎ ተልኮሎታል። አላዩትም?
አንድ ሺህ አንድ መቶ ብር ወዴት ነው የተመለሰው?
ወደ ሁሉ ስፖርት account ኦት።
አልገባም እኮ የለም፣ zero balance ነው ያለው።
እስቲ balance ኡን screenshot አድርገው ይላኩልን
እንደገና እ history ው ነው ዋሌቱን ወይስ ዜሮ ማለት ነው። wallet ኡን balance ኡ? wallet ኡን አዎ፣
እሺ እሺ